ሄሎ ሄሎ ሰላም ጤና ይስጥልን ቤት አብሮ ይስጥልኝ። ሰላም ነው።
ሰላም ምን ልርዳ እንዴት ነሽ?
አለን ምን ቻፓ እየሰራ ምንድን ነው?
አዎ ኔትወርክ ትንሽ እያስቸገረ ነው እና እያስተካከለው ነው እሺ ትንሽ ጠብቁን
ከእናንተም ከእናንተ ጋር የሚሰራ የሜሌሻ ላይ አጋራችሁ ታስጠላላችሁ። የምር
ይቅርታ በጣም አሁን ለማስተካከል እየሞከር ነው እሺ ትንሽ ታገሱ አዎ አሳ እዛ ጋር አለ። አሳ